hello hello
ጤና ይስጥልኝ።
hello
hello ይሰማል? hello
hello
ሰላም፣ ጤና ይስጥልኝ።
hello
hello
እ ለመጠቆም ነበር።
እሺ፣ እድሜው ስንት ነው የህፃኑ?
እድሜው ስድስት
ይቅርታ፣ አምስት አምስት ዓመት እና